ሄሎ
ሄሎ ሰላም ነው?
ሄሎ ሰላም ሰላም።
ጤና ይስጥልኝ።
ሃሎ ቻፓ ነው።
አዎ የቻፓ እርዳታ እ፣ እንትን virtual card ፈልጌ ነበረ እና እንዴት ነው እ፣ ማውጣት የሚችለው?
እ፣ email email ኣችን ላይ ላኩልንና እና ይቆራረጣል።
በእንትን ሰዓት እናሳውቃችኋለን። ኢሜል አድራሻችንን ግን request ይችላል።
አልሰማሁሽም። ይቆራረጣል በጣም
email address ኣችንን ስጡት። ሄሎ
አቤት። ኢሜል አድሬስ ሄላ አይሰማ። አዎ ኢሜል አድሬሳችንን ስጡትና እዛ ላይ request ያደርጋሉ። አሁን process ላይ ስለሆነ ባለቀ ሰዓት
አ፣ እንወጣለን።
virtual card ኡ ግን international ነው አይደለ?
አዎ international virtual card።
አዎ አዎ ኢንተርናሽናል ኦኬ። እና ምንድነው ያለበትብኝ? email address ኢሜል አድሬሳችን እዛ ላይ ለቨርቹዋል ካርድ ሪኩዌስት ልክን በማከለ
አይሰማም። ምንም መስ- ምንም ይቆራረጣል።
አሁን አይሰማም። አሁን አይሰማም።
አሁን ይሰማል። መሀል መሀል ላይ ይቆራረጣል። ኢሜል አድሬስ እሺ።
ብቻ ነው ይሰማል።
ኢሜል አድሬስ እንስጣችሁ። እሺ ኢሜል አድሬሳችን እና እዛ ላይ ያሉ ለቨርቹዋል ካርድ
ኦኬ። አ፣ ኢሜል አድሬስ ልስጥህና ኢሜል አድርጋቸው እንትኝ ቨርቹዋል ካርድ እፈልጋለሁ ብለህ
request እና አሁን process ላይ ነው ያለው። ቀሳት ግን እናሳውቀውታለን።
okay። ገና አልተጀመረም ማለት ነው።
አዎ process ላይ ነው ያለው።
እሺ። email address ስጪ።
እሺ ኢንፎ
እሺ። ኢንፎ ኢን- ጻፍ። ቆይ ኦ ቆይ አንተ ቻፓ ተወው።
እሺ።
ኢንፎ አት
አት- ስማ፣ ኢንፎ አት
ቻፓ ቻፓ በስማ በወደል ነው የሰማኝ እሺ
ዝም እኮ ነው።